ጤና ይስጥልን ዋሽንግተን የህክምና ማዕከል hello
አቤት አቤት
MRI ለማሰራት ነበር።
እሺ
አዎ ማለት ስንት እንደሆነ ለማወቅ ነው። ማለት ይዘናት መተን ነው እንዴት የምናሰራው?
እ
እንዴት ነው የምናሰራው? ይዘናት መተን ነው ታማሚዋ መምጣት አለባት።
እንዴ ግዴታ ነው እሱማ
አዎ okay። አ- በአምቡላ- አምቡላንስ ነው የምትልኩት?
አምቡላንስ የሚያስፈልግ ከሆነ እንልካለን አምቡላንስ አዎ
አዎ okay። እኮ ስንት ነው ዋጋውን ለማወቅ ነው።
ምን አይነት MRI ነው
ቆይ እስኪ ወይ ታናግሪ ዶክተሩ። ቆይ ላገናኝሽ አንዴ።
እሺ።
MRI with contrast ሲገኝ ተሻለ።
hello
hello፣ ሰላም ነው?
አቤት ምን አይነት MRI ሰላም
አ፣ with contrast ነበረ።
እ brain MRI with contrast brain brain MRI?
MRI with contrast
እሺ ስምንት ሺ ስድስት መቶ ነው። እስከ መታችሁ ወስዳችሁ ምናምን ነው አይደል?
አምቡላንስ አጠቃላይ?
አዎ በነፃ ነው MRI እኛ ጋር ስትነሱ with contrast ስለሆነ ስምንት ሺ ስድስት መቶ ነው ስምንት ሺህ ስድስት መቶ ስምንት ሺህ ስድስት መቶ እሺ፣ እሺ። አይ በቃ አይችሉም። አስተያየት አታደርጉላቸውም እንደ የተወሰነ
አስተያየት አቅም የላቸውም? እ፣ የተቀመጠ ዋጋ ነው የነገርኩት። አስተያየት የሚደረግበት አይደለም እ። አዎ እኮ ያው አቅ- አቅም ባለመቻል ምናምን እ ሌላ በቃ ያ ነው። ከዛ አይቀንስም።
ዋጋው እንደዚህ ነው። with contrast ስላሉ ሶስት ሺ ሶስት መቶ ብር ይጨምራል። with contrast ሲሆን ለዛ ስምንት ሺ ስድስት መቶ ብር ነው።
እሺ፣ እሺ፣ እሺ።
አምቡላንስ ይምጣ ወይስ አ- አይ አይ በቃ አንችልም ብሎ
እሺ